ጤና ይስጥልኝ ሁሉ ስፖርት ነው ባንክ የምረዳው።
እሺ እንትን account ኡም ንገሪኝ የ CBE እሺ አንድ ሺ እሺ ሀያ አራት ሀያ አራት ሰማንያ ሰባት ሰማንያ ሰባት ሀያ ስምንት ሀያ ስምንት ሰባ አራት
ሰባ አራት ስምንት
ስምንት ፍትህ አምላክ ማርዬ ነው የሚለው።
ማን ነው የሚለው?
ፍትህ አምላክ ማርዬ።
ፍ- ፍትህ አምላክ አዎ የቴሌግራም ቁጥራችን ይዘዋል።
ቆይ ትነግሪኝ ቆይ ፍትህ አምላክ እሺ የቴሌግራም ቁጥሩን ዜሮ ዘጠኝ ሰባ ስምንት ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
ስለዚህ በዚህ ካስገባ በኋላ slip ኡን በዚህኛው በቴሌግራም አዎ።
ቁጥር ነው እንትን ማድረገው አዎ እሺ እ- ስለዚህ scr- screenshot ኡን በዚህ ነው ምልከዋል በዜሮ ዘጠኝ ሰባ ስምንቱ አዎ ቴሌግራም ከዛ ላይ de- deposit ያደርጉልኛል ማን ወደ account አዎ ከዛ ስሞትንና ሙሉ ስሞትንና የሁሉ ስልክ ስፖርት ቁጥር።
ቁጥሮትንም ይላኩልን።
እሺ እሺ እሺ።
እሺ እሺ thank you እሺ